сценник экскурсии да?
Hello.
Вот,
Hello.
እና
ምን ይሰማል? አሁን?
ሁሉ ስፖርት ነው። ምን ልርዳዎት?
አይ ትናንትና ትራንዚሽን ፈጽሜ የነበረ ሁለት ሺህ ብር ዊዝድሮ አድርጌ አልገባልኝም። አሁን እያናገርኳት ነበር፣ ዝም አላችሁ። ምንስ እያያችሁት ነው?
ቴሌግራም ላይ ልከዋል።
አዎ ጠብቁ። ከቴሌግራም ላይ ከላኩ ይቆያል። ትንሽ ጠብቁ።
እሺ